ጤና ይስጥልኝ።
አብሮት ዘለ ከአሪፍ ፔ ነው የምንደውለው። ደንበኛችን በዚህ ጉዞ ተደውሎልን ነበር። የሚፈልጉትን አገልግሎት አገኙ?
ምን አልሽኝ?
መስመር ላይ ያሉ
ስለማለ
ይቅርታ፣ የእርስዎ ድምጽ የተሰማን አለ ብዬ ይሰማዎታል?
እ
እሺ፣ ከአሪፍ ፔ ነው የደወለልዎት።
ኦ እሺ፣ ለክሩቤል መሰለኝ አይደል?
ምን አሉኝ?
ለክሩቤል ነው አይደለ? አሁን አጠገቤ የለም አጠገቤ የለም እና ይደውልላቸዋል ነገር እሺ፣ እሺ፣ ደንበኛችን መልካም ምሽት።